ጤና ይስጥልኝ።
እሺ ደህና አደራችሁ።
ሰላም ነው?
እግዚአብሔር ይመስገን። ስለ ፊልም ስለሆነ ለመጠየቅ ነበር።
እሺ ይቻላል።
እ ማለት- ማለትም ከእናንተ እንትን አለኝ ቤት ገዝቻለሁኝ
okay
ገርጅ እዛ ኦሲ መንደር ጎሮ
እሺ ቤት ወይም- ገዝቷል።
አዎ አለ እንደ town house
እሺ
እና እሱን እንትን ለማለት ስለ ካርታው ምናምን እንዴት ነው? የእናንተን ካርታ ተቀብያለሁኝ።
እ ስልክ ልስጦት እሺ ዜሮ አንድ አንድ
ቆይ አንዴ ይቅርታ እስኪ ለሽያጭ ብቻ ነው ይሄን የምታጠቀሙት ማለት ነው?
አ ሁሉ አጠቃላይ information
አ ማለት የሚመለከተው department ስለ ካርታ እ፣ ሌላ department ስለሆነ ነው።
ነው።
አ እሺ
ዜሮ አንድ አንድ አሉ ዜሮ አንድ አንድ ስምንት ሀያ ሁለት
እ
ዜሮ አንድ ሀምሳ
ዜሮ አንድ ሀምሳ ዜሮ አንድ አንድ ሀምሳ
ዜሮ አንድ አንድ አሉ ስምንት ሀያ ሁለት ዜሮ አንድ ሀምሳ
ዜሮ አንድ ሀምሳ እሺ ስምንት ሀያ ሁለት ዜሮ አንድ ሀምሳ አ እሺ